ስሜ ስፖርት ነው ባሙለት ነው።
ወደ ቴሌብር ውስጥ ድሮ አድርጌ ነበር።
ምናሪ
ወደ ቴሌብር ውስጥ ድሮ አድርጌ ብሩ አልደረሰኝም ቴሌብር ላይ።
እሺ ከትራንዛክሽን ሂስትሪ ልገባለትን ስክሪንሻት አድርገው በቴሌግራም ይላኩ።
የለም አባ- የለም እዛ ውስጥ ስገባ የለም።
ባንክ ትራንዛክሽን ሂስትሪ ነው።
ወደ ቴሌ ነው የላኩት።
እኮ ባንክ transaction ላይ ያገኙታል።
እሺ።
እሺ፣ እሺ።